ሰላም ጤና ይስጥልን ቤት ቤት ሄሎ ሄሎ ጤና ይስጥልን ቤት ቤት
በቻፓ ሀምሳ ብር deposit አድርጌ አየር ላይ ቀረብኝ። በእናትህ አዎ ልክ ነህ። እንትን በለው እሺ፣ deposit message ኡን የቤስት ቤት ቁጥርን እና የሲቢ ብር ቁጥርህን አንድ ላይ አድርገህ ቴሌግራም ላይ ላክልን። እያሳወቅን ነው ለቻፓዎች።
አይ ልኬልሻለሁ።
ከላክ በቃ እናሳውቃለን። እሺ፣ የብዙ ሰው ስላለ ነው እናሳውቃለን። ይገባል።
ሲን ሲን እንኳን አላል- አላላችሁትም እኮ ላይቭ ናችሁ።
አዎ ልክ ነህ። ትንሽ አየህ፣ ብዙ ስለሆነ ነው እንዳንተ። ችግር የለውም፣
አይ ጨዋታ ሊጀምርብኝ የሆነ በእናትህ ምን ላድርግ?
ይስተካከላል።
እሺ